ጤና ስለሚባል ኢትዮጵያ ነው። hello እባክዎ የምንረዳው hello hello ይሰማል ግን ይቆራረጣል። ምን ልርዳዎት?
ፍሪጅ ተበላሽቶብን ጥገና ነው።
እሺ ብልሽት ለማስመዝገብ የፈለጉት አዎ፣
እሺ TIN number አሉት?
ስልክ number ሁለት ዜሮ hello
እባክዎትን TIN number ኦትን ይንገሩ።
ስልክ number ሁለት ዜሮ እሺ ሰባ አንድ እሺ
ዜሮ ስምንት እሺ
አርባ ሶስት እሺ ሰላሳ
ካርቲና ነው የሚለው።
ኤፍቲ ኤፍቲ ናት
እሺ፣ የት አካባቢ ነው?
ወደ ገርጂ
ገርጂ ምኑ ጋር?
ገርጂ ታክሲ ተራ
ምንድን ነው የሆነቦት?
መብረቱ ይበላል አይቀር
አያቀዘቅዝም?
ጋዜ ነው ይህ ድራፍት ማሽን ነው?
ያር ፍሪጅ የቢራ OK OK። light አለው ግን አይሰራም።
light አለው ቅዝቃዜ የለውም እህ እህ እህ። እሺ ስም ማን ልበል።
ጸጋዬ
እሺ የአባት ስም
ወልዴ
ማን አለ?
ወልዴ ወልዴ
እሺ አሁን የደወልበት ስልክ ቁጥር ላይ ያዘው።
አዎ አዎ።
እሺ ያው ለሚመለከተው አካል አስተላልፌዋለሁ። ግልጽ ነው ግልጽ ነው። ሌላ ምርዶት ነገር አለ?
በቃ ይሄ እሺ ስለ ደወሉ እናመሰግናለን። ስለ መስተንግዶ ያሉትን ሀሳብ አስተያየት ድምጽ በኋላ እስከምትመለስ